የኔ ሀሳብ ባንቺ ፍቅር ተመርዞ ሲያስቸግረኝ እጅግ ልቤን አስተክዞ ተረዳውን ባንቺ ፍቅር ተይዤ አሃሃሃ ቁጭ ብዬ ቀረሁልሽ ፈዝዤ አሃሃሃ ሀሳብ ብቻ በልቤ ውስጥ ተመርኩዤ ሰቀቀኔ ሀሳቤን አንቺው ነሽ እምባ እንደ ውሃ ፈሰሰልሽ በትዝታሽ ታስሬ ስንገላታ አልፈራም ፍጹም ልቤ ተረታ ነይ ወደኔ የኔ ሀሳብ ነይ ወደኔ አንቺ ሁነሻልና ሰቀቀኔ ሀሳብ ብቻ ቀለብ ሆኖኝ ተሸክሜ በበሽታሽ ቀረቡልሽ እኔ ታምሜ ተቸገርኩኝ በትዝታሽ ታስሬ አሃ ባንቺ ፍቅር ሁለት አይኔን ታውሬ እምባው ጥቼ አለቀስኩኝ አምሬ ሰቀቀኔ ሀሳቤን አንቺው ነሽ እምባዬ እንደ ውሃ ፈሰሰልሽ በትዝታሽ ታስሬ ስንገላታ አልፈራም ፍጹም ልቤ ተረታ ነይ ወደኔ የኔ ሀሳብ ነይ ወደኔ አንቺ ሁነሻልና ሰቀቀኔ አንቺን ላገኝ በትዝታሽ ስራመድ ይመስለኛል ልቤ የገባ ወጥመድ እንግዲህ ስሚ ፍቅሬ ሆይ ተቀበይ ወዲህ ወዲያ ሀሳቤ ሳይሆን